ሄሎ ሄሎ ጤና ይስጥልኝ ከዊ ፕላስ ነበር የደወልኩት ሴት ዊ ፕላስ
ከምን ሄሎ?
ከምን class ዊ ፕላስ ሶሉሽን ዊ ባለፈው app ላይ ተመዝግባችሁ ነበር ዊ ፕላስ ሶሉሽን አዎ አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልንጠይቁት ነበር የደወልነው
አይደል እም፣
እሺ
እሺ ምን ነበር የድርጅታችሁ ስም ምን አገልግሎት ነው የምትሰጡት ሄ- ሄሎ